ገበያ ጤና ይስጥልኝ የኔ መቤት ሰዎች ጤና ይስጥልኝ ጤና ይስጥልን አብሮ ይስጥልን
አንድ ሸሚዝ አዝዤ ነበረ ኢንተርኔት ላይ
የት
በኢንተርኔት አዝዤ ነበረ ድር ገበያ ላይ okay እሺ
እና ያው አልመጣማ እስካሁን የት አካባቢ ነው ያለኸው
አሁን ያለሁበት ነው የታዘ የተሞላውን አድራሻ ነው የተሞላውን የት ነው ያለኸው የተ- የተሞላው አርባ ዘጠኝ ነው ሀያት አርባ ዘጠኝ ኮንዶሚኒየም አዲስ አበባ ላይ ነው ያለኸው አዲስ አበባ ነው አዎ።
እሺ አዲስ አበባ ላይ ከሆንክ ይደውልልሃል
እሺ።